ጤና ይስጥልን።
አሎ እንዴት ናችሁ?
ጤና ይስጥልን።
ሰላም አይሰማም?
ይሰማል አባ።
ስታር ቻንጋ ያለ እንዴ መኪና ምን አለ?
ስታር ቻንጋይ መኪና
ታንጋይ አ
ታንጋይ አለን።
በ cash ስንት ነው?
በ cash አምስት ነጥብ አምስት ድርድር ይኖረናል።
አ- አይ ስታር ቻንጋይ ትንሿ ሶስት መቶ የምትሄደው ነው የምልሽ።
ሁለት ነጥብ ሁለት ሁለት ሚሊዮን ሁለት መቶ ሺህ በ cash አዎ።
እሺ